ሄሎ hello ክብሩ
አ እንዴት ነህ? ሰላም ነው
ሰላም ነው አለን። እግዚአብሔር ይመስገን። ይሄ አስር ሺህ አ- አ- ነበረ ያስገባሁት ያልከን አይደለ?
አረ አይደለሁም እና እ
እንትን ቤት ቤት ነው አዎ ክቢስ ቤት ነው ክብሩም አይደለ?
እንትን- አ